እንደምትናፍቅ አቤቱ እንዲሁ ነፍሴ ናፈቀች ዋላ ወደ ውሃ ምንጭ ሁሌ እንደምትናፍቅ አቤቱ እንዲሁ ነፍሴ ናፈቀች በደረቅ ምድረ በዳ ውሃ በሌለበት የነፍሴ ጥማት ይሄን ክብርህን ማየት ክብርህን አይ ዘንድ እናፍቃለሁኝ ኃይልህን እመለከት ዘንድ ወደ አንተ ገሰግሳለሁኝ። ይሄ ነው ፍላጎቴ፣ ይሄ ነው መሻቴ፣ ይሄ ነው ፍላጎቴ፣ የውስጥ ጥማቴ። ይሄ ነው ፍላጎቴ፣ ይሄ ነው መሻቴ፣ ይሄ ነው ፍላጎቴ፣ አንተን ማክበር በሕይወቴ። ሁሉም ነገር ከንቱ ነው፣ የከንቱ ከንቱ አንድ ቀን እንዳበባ ይረግፋል ውበቱ። ሁሉም ነገር ከንቱ ነው፣ የከንቱ ከንቱ እንደ ሳር እንዳበባ ይረግፋል ውበቱ። የማያልፍ የማይጠፋ ዘላለም ኗሪ ያንተ ክብር ብቻ ነው ታሪክን ሰሪ ክብርህን አይ ዘንድ እናፍቃለሁኝ። ኃይልህን እመለከት ዘንድ ወደ አንተ ገሰግሳለሁኝ። ይሄ ነው ፍላጎቴ ይሄ ነው መሻቴ፣ ይሄ ነው ፍላጎቴ፣ የውስጥ ጥማቴ። ኦ ይሄ ነው ፍላጎቴ፣ ይሄ ነው መሻቴ፣ ይሄ ነው ፍላጎቴ፣ አንተን ማክበር ሕይወቴ። ክብርህን ማየት ነው ጥማቴ ናፍቆቴ ይሄ ነው መሻቴ ክብርህን ማየት ነው ጥማቴ ናፍቆቴ ይሄ ነው መሻቴ በዘመኔ በኑሮዬ ጌታ በሕይወቴ